hello ጤና ይስጥልን ደንበኛችን ከቪዛ ኢትዮጵያ ነው የምንደውልሎት።
አቤት።
እሺ የቤት ስም ኤርሚያስ ነው።
አዎ ኤርሜስ። አዎ እቺ ደንበኛችን ሰሞኑን ከቪዛ በ text የደረሰ ቁጥር አለ።
እ፣ የምን ቁጥር እንዴት ምን?
ቪዛ ID የደረሱ ካለ በ text ቁጥር አልላኮትም ሰሞኑን እኔ እንጃ አላየሁትም።
ደንበኛ አሁን ነግሮታለሁ። የያዙ ደንበኛችን እሺ፣
ሀምሳ አንድ
ቆይ አንድ ጊዜ እሺ
እሺ፣ አምሳ አንድ
ሰባ
ሰባ ሀያ አምስት አርባ አምስት
ሀያ አምስት አርባ አምስት አርባ አምስት
አዎ እኛ ጋር ደውለው ቅሬታ ሲኖሩ ሲያውቁ በሰማንያ ስድስት ሰባ ሰባት ደውለው ቪዛ ID አዎ።
ስለሚጠይቁ መናገር ይችላሉ። ከዚህ በኋላ
እሺ
እሺ ደንበኛችን እናመሰግናለን።
እሺ